hello ጤና ይስጥልኝ።
አቤት።
MCH
አዎ፣ እሺ ከአሪፍ ፔይ ነበር የምደውልሎት ሎዛ እባላለሁኝ።
እሺ።
ቅድም ደውለው ነበረ። ኢየሩሳሌም ኖት?
አሁን እሺ POS ኡ እ key download እያለ አስቸግሮናል ብለውኝ ነበረ አዎ፣ ከትንሽ ደቂቃ በፊት እና እም፣ ኔትወርኩን ሞከሩት እየተዘዋወሩ
አዎ፣ ኔትወርክ እያስቸገረ ነው። ከፍ ዝቅ እያልኩ ነው ሞክሬያለሁ፣ ግን እምቢ አለ።
እሺ ኔትወርክ ግን በአጠቃላይ እዛ አካባቢ ያስቸግራል እንደነገሩኝ ያስቸግራል።
ከሆነ አዎ፣ እሺ እ restart አድርገው ሞከሩት?
አዎ፣
አዎ እሺ እሺ ደንበኛችን እ ወደሚመለከተው አካል አሁን አስተላልፎሎታለሁ።
እሺ፣ መልካም ቀን ይሁንልዎ።
እሺ፣ thank you።
እሺ እናመሰግናለን።